አቤት አዎ በቻፓ ይሰራሉ አዎ አለው ነበረ እስኪ ቼክ አድርገው
አቤት
ሄሎ ወይ ግሩም ቀን እንዴት ነህ አቤት ሰላም ነው ሰላም ነው አይደለ ሁሉ መልካም አለን አለን እሺ
ወየ እ ምን አ- ያልሰራልህ ነገር አለ እንዴ
አዎ እኮ ቅዱስ ሳይክል የሚለው እንትኑ አይሰራም ምን አይሰራም
እስካን አያደርግም
እስካንሲ ዘሆል አጠቃላይ ከየሩን ገበን የተበላሸ ነገር ስላለ ትንሽ ጠብቀና ፊክስ ካደረጉት ይነግረናል እሺ እሺ እሺ እሺ ሌላ ችግር የለም አብሽራል እሺ ቴንክ